ሄሎ
ሄሎ ጤና ይስጥልኝ ቤተሰብ ቤት
ፓስወርድ
ፓስወርድ
አዎ
ምን forgot password በለውና
በልቻለሁ። message እስካሁን አልመጣልኝ።
እንደዛ ብለህ
የተወሰነ ነው።
message ኡ ሞልቶ ሊሆን ስለሚችል message ኡን ውስ- ውስጥ ያሉትን ሜሴጆች ቀንስና storage ኡን ቀንሰው
ምን ከዛ ልቀንሰው?
ከዛ በኋላ message ይልክልሃል።
ምን ልቀንሰው?
message message እንዳይገባ የሚያደርገው ሞልቶ ሊሆን ስለሚችል check አድርገው። እሺ